ሄሎ ጤና ይስጥልኝ።
ጤና ይስጥልን። ሰላም ነው?
እ ሰላም ከ ArifPay የደወለልዎት አሁን ተቋርጦ ነበር።
አዎ
እሺ ደንበኛችን በእኛ በኩል የ ArifPay ባለሙያዎች አይተውሎት ብሩ ተመላሽ እንዲሆን ስለተደረገ ወደ ዳሽ ቤት እሺ።
አሁን ሳይገባልዎት ከዘገየ ዳሽ ቤት ነው የሚያናግሩት።
እዛ እዛ ላይ ባለው ስልክ ላይ ደውለው website ኣቸው ላይ ባለው ቁጥር አዎ ያናግሯቸው።
እሺ እሺ።
ሄሎ እሺ፣ አመሰግናለሁ። መልካም ምሽት።
አመሰግናለሁ። እሺ